ጤና ይስጥልን በስቱ ቤት
እንደው ሲስተር ምንድን ነው? ስንት ቀን ይጠብቃሉ? አራት መቶ ብር ሰላሳ ወር ሰላሳ ቀን ወር ይሄ ዘ- ዘጠኝ ወር ውድ- ውድረው አልመጣም እስካሁን።
ውድሮ?
ስንት ቀን ይጠብቃል?
ስንት ብር ነው?
አራት መቶ ብር አራት መቶ አ እሺ፣ ቼክ ላርግልህ አንዴ።
አ ቼክ- ቼክ ላርግልህ የት ቼክ አ
አንዴ
hello አንዴ አንዴ አባ ጠብቀኝ።
እሺ
የበስቱ ቤት ቁጥርህን ንገረኝና check ላርግልህ።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ይሄ ስልክ ነው። ሰላሳ ሶስት ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት እሺ
ሰላሳ ሰባት ሰላሳ ሰባት አርባአት
አሀ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ነው አ ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ሰላሳ ሰባት ሰባት አርባ አራት አ እሺ አንዴ ቅድም ደውለ ነበር አይደለ
ስንት ቀን ነው? ብዙ ቀን ብዙ ደው ደውላለሁ።
እሺ አንዴ
አ አ